ሄሎ እህቴ
ሄሎ ሄሎ እህቴ እንዴት ነህ? እንዴት ነህ?
ሰላም ነው?
እህቴ ቼክ አድርጌ አላግ አላ እኔ በስቴ ቤት አኮቱም እስካሁን ምንም የለም።
አሀ ምን አልከኝ አባ?
አይ፣ እንትን ትናንት ማታን ገንዘብ ተላክቼ ነበረ ወደ እኔ አካውንት እሺ አልገባልህም?
እስካሁን ም።
ከብር ንግድ ባንክ እስካሁን ምንም አልገባም።
ኦኬ ቤተሰብ ስልክ ቁጥር የደወልክበት ቁጥር ነው?
አይ ሌላ ነው እህቴ።
ንገረኝ እሺ ቁጥሩን።
ዜሮ ዘጠኝ እሺ
ሀያ ዘጠኝ እሺ አስራ አምስት እሺ
ሰላሳ አራት ስንት?
ሰላሳ አራት ሰላሳ አራት አዎ መጨረሻ ኧረ አይደለም ዜሮ ዘጠኝ ሀያ ዘጠኝ አስራ አምስት አልከኝ ሀምሳ አምስት ሰላሳ አራት ሀምሳ አንድ ሰላሳ አራት ነው?
አይ ሀምሳ አምስት ሰላሳ ሀምሳ አራት አምስት ሰላሳ አራት አዎ እህቴ።
እሺ አባ ጠብቀኝ። ስንት ብር ነበረ?
አይ ሶስት ጊዜ ወትድራውን አድርጌ አንድ ያገኘ ሌላ ሁለቱም አላገኘም እስካሁን።
እሺ ጠብቀኝ አንዴ።
አዎ
hello
hello እህቴ ይኸውልህ አባ እ በሶስት ማለት ነው ትላንትና ስምንት ሁለት- ዘጠኝ መቶ ዘጠኝ መቶ እና ሰባት መቶ አርባ ሰባት ብር ነበር የሞከርከውና ትክክል አዎ ስምንት መቶ ገብቶልሃል ዘጠኝ መ- እ ሁለት- ይቅርታ ትክክል።
ይቅርታ ስምንት መቶ ማለት ስምንት መቶ እና አዎ
እ ሰባት መቶ ሰባት አርባ መቶ ሰባት ብሩ ተይዞ አዎ።
ነው ወደ Best Bet account ነው የተመለሰው
አው የለም አሁን አላገኘም እህቴ። account ኡም አሁን ዜሮ እ አሁን አይደለም በሰ- ወ- ወዲያው ነበር የተመለሰው አሁን እሺ።
ሳይሆን ልክ withdraw ስታረገው እህ።
ወዲያው ነው የተመለሰው እና ምናልባት ተጫውተህበት ሊሆን ስለሚችል እስኪ account ህን check አድርግ። account history ውስጥ ግባና
እህ።
ያሳይሃል ከተመለሰ በኋላ ያለውን ማለት ነው። ተመልሶ account- ነው ወደ Best Bet account።
account ኡም አሁን የለም አላገኘም እህቴ።
አሁን ማግኘት ዜሮ።
ሳይሆን ይኸውልህ ወዲያው ነው ወዲያው ነው የተመለሰ እኮ ከዛ በኋላ ብዙ ተጫውተሃል እኮ
እሺ እና ግባና check አድርገው ተመ- ከተመለሰ በኋላ ጨዋታ ተጫውተህበት ነው የሚሆነው።
እንደዛ ነው እንዴ?
እንደዛ ነው። ግባና እስኪ account history ን check አድርገው። ከተመለሰ በኋላ ብዙ እህ።
ጨዋታዎችን ተጫውተሃል ተጫውተህበታል
አይ
እና እንደዛ ነው።
አይ አይ
እሺ መልካም እሺ፣ ቀን።
thank you.
እናመሰግናለን። እሺ okay፣ አይ